ጤና ይስጥልን። ጤና ይስጥልን።
አብሮ ይስጥልን። አብሮ ምን ልርዳዎት አባ? ምን ልርዳዎት?
አማ ሰላሳ አንድ ታርገ ሶስት ሰላሳ አማ ሀይሩፉን ነው
አዎ
ቁጥር ልስጦት አባት ዜሮ ዘጠኝ አስራ አንድ
ወይ አንዴ እሺ
ሀያ ስድስት እ
ዜሮ ዘጠኝ አስራ አንድ ሀያ ስድስት
እ
ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና እሺ እሱ ላይ ደውሉለት። እሺ